hello
ጤና ይስጥልኝ። ይሰማል?
hello Donkey Tube አዎ፣ Donkey Tube ላይ ነው የደወሉት። ምን ልርዳዎት?
video editing የሚል ማስታወቂያ አይቼ ነበረ የእናንተ እሺ፣ እሺ።
እና ሞልቷል ወይስ አለ?
እየመዘገብን ነው። class ኡ ታህሳስ አንድ ነው የሚጀምረው። ቦታው ደግሞ አያት ክብር ደመና አለፍ ብሎ
እሺ እ ምን ያህል እንትን ጊዜ ነው የሚቆየው? ማለት እንትን ትምህርት ለአንድ ወር ያክል
እሺ፣ ክፍያው ስንት ነው?
አስራ ሁለት ሺህ ብር
ለአንድ ወር በሳምንት ምን ያህል ጊዜ?
አምስት ቀን ነው። በቀን ደግሞ ለሁለት ሰዓት ያክል
እሺ፣ መቼ ነው የሚጀምረው አልሽኝ?
ታህሳስ አንድ
ታህሳስ አንድ deadline ኑ መቼ ነው? deadline ኑ ማለት የመጨረሻ የምትመዘግቡበት ቀን okay። አላወቅንም። ያው እ ህዳር አስራ አራት orientation ይኖራል። እስከዛ እንመዘግባለን።
እሺ፣ ታህሳስ አንድ ህዳር አስራ አንድ እሺ፣ thank you እሺ